ቤት ቤት ነው
ያው ቁጥር ነው ያልሽኝ ቅድም አልከኝ።
ቁጥር ነበር ያልሽኝ ቅድም።
የምን ቁጥር
አይ ብዙ በ- ነን በልቼ ያለነው።
እ ብዙ ነን ያለነው እና የምን ቁጥር ነበረ?
እ በልቼ ነበር እና ገንዘብ አልተላከልኝም
መቼ ነው እ መቼ ዊናንስ ነው ነው የበላው?
ዊዝድሮ አድርገኸዋል?
እ withdraw አድርገኸው ነው አአ ገና አልገባልኝ ከእናንተ
ወዴት መቼ ነው ነው?
ያልገባል? ወደ ቤት ቤትህ ነው አዎ አልገባልኝ ሐሙስ ዕለት ነበረ የሐሙስ
ይቅርታ፣ hello።
ጥያቄ አልገባኝም ሐሙስ ዕለት እ፣ በልቼ ነበረ እኮ withdraw አድርገኸዋል?
አላላረኩትም አልገባልኝም ከእናንተ መጀመሪያ እ ደረከው
እ withdraw ሳደርግ ነው withdraw ሳደርግ እኮ withdraw አድርገኸዋል። ስንት ብር ነው?
ሺ ሁለት መቶ ሀምሳ አራት ብር በዚህ ስልክ ነው
በዚህ ስልክ ሳይሆን በሌላ ስልክ ነው።
ንገረኝ። እሺ
ዜሮ ዘጠኝ ሰላሳ አምስት እሺ
ሰባ ሰባት አርባ ሶስት አስራ አምስት
አንዴ ጠብቀኝ። ሐሙስ ነው ያልከኝ?
ባርሳ ያስበላቸው ጨዋታ ብዛቱ ምንድን ነው? እ? ይህን ሰሞኑን እንዳለ ባርሳ ነው የተደጨ። hello አቤት። አንዴ እሺ፣ ይቅርታ check ያደረኩት ነው።
እሺ።
አንድ ሺህ ለመቶ ብር አይደል?
አ አዎ፣ ሳንቲም ፔ ትንሽ system fail አድርገው ያስተካከሉት ነው። ይገባልሃል። እሺ፣ process ላይ ነው ያለው።
ስንት ስንት ስንት ሰዓት ላይ ይገባልኛል?
እስከ ማታ ይገባል ብለዋል። ይገባልሃል።
እ?
እስከ ማታ ይስተካከልና ይገባልሃል። እሺ፣
ነገ ዛሬ ይገባልኛል?
አዎ፣ ሰላም ቆየ አ፣ ቆየ አዎ፣ በጣም ለዛ ነው።
ልክ ነህ። system fail አድርጎብን ስለነበር ነው። አሁን የተስተካከለ ነው። ይገባልሃል።
ዛሬ ይገባልኛል? እ፣ አንድ ከአስር ደቂቃ በኋላ ይገባልኛል?
እንደሱ አይገባልህም። ዛሬ እ።
ይስተካከላል ስላሉ ይገባልሃል።
እሺ እሺ፣ መልካም ቀን